ጤና ይስጥልኝ ለብዙ ምን አይነት ጉዞ ጋር
እንትን ነበረ ላይሰንስ ነበረ ልካን ነበረ ዱባይ ከመጣሁ
እሺ እሺ ደንበኛችን ንግድ ፍቃድ አለዎት?
እንክሳድ አለኝ። አሁን እሺ እና ዱባይ እቃ ለማምጣት መሄድ ፈልገው ነው።
አዎ
እ፣ ስለዚህ የሚ- የሚያስፈልገውን ነው የሚጠይቁ።
አዎ መረጃ ነበር የፈለግኩት የሚያስፈልገውን ነገር ነበር የፈለግኩት። እኔ እንትኔ ኪኒ ንክሳዴ እንትን ነው እ፣ የታይር ሪፔር ነው
ታየርድ ደንበኛችን መስመር ላይ ነዎት? ጤና ይስጥልን ደንበኛችን